ሄሎ ቤርሳቤ ነኝ።
ቤርሳቤ እናት ደህና ነሽ? ማ አለሁ እንዴት ነህ?
አለሁልሽ እናት። ሰለሞን ነኝ። ይኸውልሽ ማ እሺ ይኸውልሽ ሲገባ ብናት ይኸውልሽ አዲስ አበባ ብሎ በጣም ቅርብ ነገር የሚያሳየኝ ገርሽ ኪሎ ሜትሩ ማለት ነው። እና ሌላ ኦርደር ምዤ ነበረ። እሺ የኛ ቢን አስተካክልኝ በደንብ ለክተሽ በእግዚአብሔር ስንት ነው ኦርደር ነበሩ?
ሰራዋለሁ። እሺ ስልሳ አራት ሀምሳ አንድ
የት ነው ታዲያ ከስተመር ያለው አሁን ሲስተካከል?
ወደ እንትን አፍሪካ ህብረት ታውቂዋለሽ? ከሚልሱ ከልደታ ጸበል
ከየት ተነስቶ ነው? ከምን ምግብ ቤት ነው?
ከክፍሌ ከክፍሌ ከክፍሌ ተነስቶ
ወደ እዩ።
ጠማማ ፎቅ ነው። ወደ እንትን ቡልጋሪያ ማብራት አለ አይደል? ወደታች እ
ወደዛ ነው የሚሄደው። ያደረች ያደረችኝ ወደዛ ነው። ከመሸ ወደ ውስጥ ነው ደግሞ ፊሊፕስ ላይ ሰባተኛ ላይ ወጥ ስጠኝ ነው የምትለኝ። ግዴታ መውጣት አለብኝ እንዴ?
እ ቤተሰብ እ ምን አምጣልሽ?
ሰባተኛ ላይ ሰባተኛ ላይ መውጣት አለብኝ እንዴ? በዚህ ሰዓት
ማለት
ሰባተኛ ፎቅ ላይ ወጥቼ መስጠት አለብኝ ወይ? ከመሸ በኋላ።
ከስተመር ጋማ አዎ፣ ይመስለኛል እ ማድረስ አለብህ። ሰላም ነው።
ሰባተኛ ላይ እኮ ነው ሳይክሊስት።
እ እታች ሳይክል የሚጠብ ጠበቃዎች የሉም
እኔ እንጃ እኔ አላውቅም።
እኮ ያውና ድረስና ማለት ነው እ ሳይክል ለመቆም የማይመች አይነት ከሆነ እዚህ ደውለህ ከስተመር እንዲወርድ አሳውቁልኝ በል። ግን ግን በቻልከው አንቺ አቅም ያየ- እዛ ይሄንንም ጠበቆችንም ጠብቀህ እንትን ማለት አለብህ ጠይቀህ።
እሺ፣ አንቺ ይሄንንም ሀሳብ ያዥልኝ።
ላንድማርክ አይደል እንደ የሚለው ሰለሞን
ለአንድ ማርክ እም፣ ሆስፒታል ነው አይደለች።
የሚለው ለአንድ ማርክ እኮ ሜክሲኮ እኮ ነው፣ እዚህ ቅርብ ነው። ከወርሳች ትወርዳለች።
እኮ ላንድማርክ አይደለችም።
አይደለችም።
እስኪ ጠማማ የት ፎቅ እንዳለች ታውቂያለሽ?
ላስ- ጠማማ ላስጠይቅና ፎቅ።
እነሱ በሚሉት ፒን አደርግልሃለሁ። ይሄን ሰለሞን እሺ፣ ሌላም ደግሞ አለ። ይሄኛውን ዝም ብለሽ ከመቼ በኋላ ስለጨመረ ነው። አሁን ሁለት ሰዓትም ስለሆነ አርባ ስድስት ስልሳ አራት ሁለት አምሳ ሰዓት ስድስት እኮ አልሆነም። ስለዛ በሁለት ሰዓት ፒን አይደረግም። ሲስተሙ ላይ ከሁለት ሰዓት በኋላ በገባ ነው። እሺ
እሺ፣ በአንድ ሰዓት እሺ። አርባ አምስት ብር ነበር ከቀደም ጀምሮ የነበረው በሀምሳ አምስት ብር አድርግልኝ። ይሄኛው ኬት የት ነው?
ከሚቲ ነው። ይሄ አርባ ስልሳ አራት እም፣ ሀምሳ ስድስት
ከሚኪስ ልደታ ወዴት?
እዛው ወደ እንትን እዛው በ- በጀርባ በኩል ነው። ልደታ ነው። እዛው እሱ ሜክሲኮ እዛው ነው የሚያልቀው ልደታ።
እኮ እና እንደዛ ከሆነ እኮ አርባ አምስት ብር ነው በአንድ ሰዓቱ ማለት ነው።
አረብ ለዝናብ ተጨምሮ ሰላም።
ነበርማ ዝናብ ነበር መሬቱ እየተጨቃ እየተደጨበት እኮ ነው። ግንሳቤ ካን ያንኛውን አይልሃለኝ ሰላም
እኮ ይሄንንም ቼክ አድርጊው። እሺ በቃ ለማንኛውም ያንም ሁለቱንም ቼክ ይልኝ